Hello?
hello hello hello hello ይሰማል?
አቤት ይሰማል።
አዎ። እንዴት ነው?
አዎ support እዚህ install እያደረግን ነበር በልና ምንም በቃ ቴሌግራም ብለውን ምንም እስካሁን ነገር የለም። በጣም ቆይን ከአንድ ሰዓት በላይ።
okay agent ነህ?
አዎ አዎ ማን ነው?
ዘመድኩ ዘመድኩን
ከዲመካ
ከዲመካ?
አዎ
እሺ ቴሌግራም ላይ ጽፈ ነበር እዛው እንዲመልሱ ያለው በጣም በጣም ደጋግሜ ነው የጻፍኩት እና መልስ የለም።
እሺ፣ supervisor ኦች busy ሆነው ነው ለዛ ነው ያላዩት። እሺ፣ በቃ አሳውቃቸዋለሁ።
እሺ።
እሺ